Hello ሰላም ጤና ይስጥልኝ። ቤት ቤት ከነኝ እባክዎን ልርዳዎ?
እንዴት ነው?
አለን እግዚአብሔር ይመስገን።
ዊዝድሮ
እሺ
አላወጣም አለኝ።
ማለት ምንድን ነው የሚልህ?
Withdraw request ላይ ይታያል እ የወጣው confirm ብሎ ያዘዝኩት ግን አልወጣም። ሪፕለስ ላይ ነው።
እሺ ይሄ ነው ቤት ቤት ቁጥርህ?
አዎ
እሺ check አድርግልህ። ስንት ብር ነው?
አምስት ሺህ እና አንድ ሺህ ስንት ሺህ?
ለትላንት ነው አይደል?
አዎ
አምስት ሺህ እና አንድ ሺህ እሺ። ወደ ተመሳሳይ ቴሌብር account ስልሳ አራት ስልሳ ስድስት ዜሮ ሰባት ሀያ አንድ አዎ አዎ
እሺ። ከቤት ቤት account ወጪ ተደርጎ ወደ ቤት ቤት account ገብቶልሃል። እሺ check ማድረግ ትችላለህ።
እ እሺ እናመሰግናለን ስለ ደወልክ። መልካም ቀን።
እ